ይችላሉ?
ሄሎ ጤና ይስጥልን።
ከረቦትና ሰዓት ማድረግ ነው።
ሄሎ
አቤት እሺ፣ ጤና ይስጥልን። ሄሎ ከፍሊንትስቶን ነበር የደወልኩልዎት። አሁን ደውለውልን ነበረ።
እ ከፍሊንትስቶን ሆምስ አሁን ደውለውልን ነበረ።
ተደውሎልን ነበረ።
አሁን ወደ 81 88 አሁን ደውለው ነበረ።
እም፣ አዎ ዜና ላይ ሰምቼ ደውዬ ነበረ።
እ እ
ዜና ላይ ሰምቼ ደውዬ